መግዛት አይቻልም ምን የሚል
ሄሎ
ሰላም ጤና ይስጥልን ቶሎ ነው ይሰማል በደንብ
የቴሌቪዥን እንትኑ ታውጣ
አቤት
የቴሌቪዥን ሽልማት ስንት ሽልማት ጥያቄውን ከተመለሰ ነው የምናሸንፈው።
በተከታታይ አስር ጥያቄ ሲመልሱ ትኬት ይሸልሙታል።
እህ፣
እርስዎ ደግሞ በትኬቱ የሚያሸልም ጨዋታ እድሎትን ይሞክራሉ ማለት ነው። አስር መመለስ አለበት ጥያቄና መልስ።
አስር ጥያቄዎችን በትክክል ከመለሰ አዎ ትኬት በትኬት ደግሞ የሚያሸልም ጨዋታ ይጫወታሉ።
እሺ፣
እሺ
አመሰግናለሁ።
ምንም አይደል።